ሄሎ ነኝ ልርዳው?
በእናትህ ጫወታ አስቀምጥ ሰው አውቃለህ? ሄሎ አቤት
ጫወታ አስቀምጡ ስኮር ወደዛ አሸነፍኩ እዚህ ኤክስ አላርግም ኮረክት አላርግም ብሎ አልገባም ገና አንዴ ጠብቀኝ፣ ያ አንዴ ጠብቀኝ።
እሺ ትኬት ነው አይደለ?
ያ ትኬት ነው።
እ
ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ መርግዛ
በእናትህ ጫወታ አስቀምጥ ሰው አውቃለህ?
እሺ ጫወታ አሸነፍ ጫወታ አሸነፍኩ እሺ
X አላርግም correct አላርግም ብሎ አልገባም
እ፣ cashier code ኡን ወይም እ፣ ትኬት ID ውን ትነግረኛ check ላድርግልህ
ምን አለች
እ እ ምን አለች cashier code ኡን ወይም ትኬት ID ውን ንገረኝና ያንተን ትኬት አገኘዋለሁ በእሱ check አድርጌልህ እነግርሃለሁ እሺ
እሺ ልጠብቅህ ንገረኝ ሄሎ
እ?
እየጠበቅኩ ነው እሺ
hello እ
ወይ ትንሽ ቆይተህ ደውልልኝ process አድርገውና እንትኑን ትኬቱን ከዛ በኋላ ትኬት
እሺ እ፣ ደውል check አደርግልሃለሁ የዛኔ
እሺ እሺ እሺ ወንድሜ እሺ